በቃ ከዛ በኋላ ድምፅ የሚስ ነገኛ ተሰማኛል። አንድ ደቂቃ ቆየ።
ዜሮ አምስት ሰባ ሶስት ዜሮ አምስት ሰባ ሶስት እሺ
እንድታወጪ ነበረ
አስወጭልኝ ማማዬ
ሀሴት ላይ ብዬ ነበር መጀመሪያ ላይ ዜሮ አምስት ሰባ ሶስት አ ወይ አሴታ
ተቃራኒ ይዘሃል እ ሌላ ይዘሃል አረ ወይ ቸርኬ ተሰንጥቆ ወደ እንትን እየሄድኩ ነው። አሴቷ ለዛ ነው ወደ ሳይክል ስራ እየሄድኩ ነው።
ለቲም ሊደር ግን ማሳወቅ አለብህ የለም ቢላል የለም። ለዛ ነች ልክ ነች። ስማ ማስታወቅ ነበረብኝ። የለም ይሄ ስለሆነ ነው እንጂ አሴት ባይሆን ይሰራ ነው።
ይቀርልህ እሺ አስወጭልኝ ብቻ እንደምንም አሴት አደራ።
ብችል ኖሮ ነበር ወንዶና ወንደ ሰነኛው ያው ስንካር ስኮች የመጣው ማሴት ነው ሴምሲ ሴሚቻ
ሴምሲ ስለሆነ ነው ኧረ አይደለም አሴቷ ተሰነጠቀ። ይኸው አሁን ጎሮ ወርጄ ስመጣ ስፒድ ብሬከር እንትኑ እ፣ ሰበረው ሰርኬ ጠብቀኝ አሁን ጠብቀኝ ላስቀየመች። እሺ
ወንድ የፈራው ወንድ እንደፈራው ድምፅ ነው።
ምንድን ነው አንተ በረንዳ ላይ ምናምን በጣም ከመታተዘንች ተኝተን ነው እንደዚህ ምናምን ሆኜ ልነሳ ስል ደባ እኔ ሁለት ሺህ ብር ሲወስዱብኝ ባለ ጋዲት ቅድም ይዤ እንዲህ ሳላቅ ቁጭ ብዬ ምናምን እጅ አሰብኩት ደምላ የሆነ ፍሪጅ መጣ። ብራዘር በቃ የቅናሽ እና ላሬን ሰላም ማለት እዛ በኋላ ማዘር ጥማ ቦታ ወይ አሴቷ ልጆች ተገባ እችላለሁ አመሰግናለሁ በጣም ከዛ ስልክ ተጮ ማለት ከዛ